ሄሎ ሄሎ
አቤት፣ ወይ እድል እንዴት ነሽ? ሰላም ነው?
ሰላም ነው።
አለን አለን። ትኬቱን አየሽው?
ትኬቱን አየሁት። አውት ልጁ አሁንም ሊያምነን አልቻለም። ከሱ ከቆረጠበት መጀመሪያ እና ሁለተኛ ላይ የወጣውን አለ አይደለ? so- በሱ ከኋላ እና ከፊት የወጣው ጨዋታ አሁን
ከቻላችሁ እሱን አምስት ሁለቱን አስራ ሁለት ላኩልኝና አዎ።
እሱን ላኩልኝና እሱን ላሳይ። ሁለቱን ጨዋታ ላኩልኝ። እሱ Okay፣ ከዛ የቆረጠው በፊት የነበረው ጨዋታ?
ከዛ በፊት የነበረውና ከዛ ኋላ የነበረውን አንዱን Okay፣ result ኦቹን
አዎ እነሱ result ኦቹን ላኩልኝ። ሁለቱን አንዱን የእሱ የቆረጠበትን ልከውልኛል።
Okay፣ ከሱ በፊት ነው ኋላ የነበሩትን አዎ እነሱ ላኩልኝና እሱን ላሳየው። አይ እንደዛ የጭፍን